hello አቤት ጤና ይስጥልኝ። ዶንኪቲ ነው የደወሉት?
እ እንደምን አለ እግዚአብሔር ይመስገን።
አለን አለን ሁሉ ሰላም ክብሩ ይስፋ ለመድኃኒዓለም።
አለን የቴሌግራም እንትኑ ላይ add channel ኡ ላይ ማለት ነው ስለሱ መረጃ ልወስድ ነበር
እ የምን ቴሌ ምንም አይነት የቴሌግራም የቴሌግራም አዲስ ቻናል የለንም አባቴ። በስም እየከፈቱ ነው።
ነው እንዴ አዎ
ቴሌግራም ሽልማት እንትን የላችሁም በፍጹም የለንም።
ነው እንዴ አዎ okay፣ check ላርግ ብዬ ነው እሺ እሺ እሺ። አይ ዝም ብለው በስም አንዳንድ ሰዎች አ፣ በታዋቂ ሰዎች ስም የሚያደርጉን ነው እንጂ የለንም።
አይደለ እሺ አዎ እሺ። ስለ ደወሉ እናመሰግናለን።
እሺ ወንድም እሺ thank እሺ።